አይኖ ጤና ይስጥልኝ። እንዴት አብሮ ይስጥልን። እንዴት ነሽ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። እንትን ምንድን ነው ወጌሻ class ለመማር ነበረ።
ይቻላል። እሺ ስለ ክፍያው የትምህርት ቆይታው ምናምን ማብራር information ኑን ልንገርሽ።
እሺ እሺ ትምህርቱ የሶስት ወር ትምህርት ነው። በሳምንቱ ሶስት ቀን ነው። ከአስራ አንድ ሰዓት ተኩል እስከ አስራ ሁለት ሰዓት ተኩል ነው እና ሀያ credit hour አለው። አንዱ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ አስራ አምስት ሺህ ብር ነው የሶስት ወር። እስከ ነገ ስድስት ሰዓት ላይ class ይጀመራል። የአቀባበል ፕሮግራም አለን። እስከ ነገ ስድስት ሰዓት ብሩን የምታስገቢ ከሆነ ሰላሳ አምስት percent ቅናሽ አለው። አስር ሺህ ብር ይሆናል ማለት ነው።
okay ትምህርቱ የሚሰጠው ሀያት ሱሲማ ነው።
okay እሺ
እሺ ስለዚህ ልመዝግብሽ።
ማለት አ- ሙሉ ነው እንትኑ ክፍያው ሙሉ ነው።
ክፍያው እስከ ነገ ስድስት ሰዓት ከሆነ በ discount አስር ሺህ ብር ነው።
እሺ እም፣ ከዛ በኋላ ካለፈ ግን normal ኡ ክፍያ ይሆናል አስራ አምስት ሺህ ብር።
okay okay እሺ በቃ እደውላለሁ፣ አሳውቅሻለሁ።
ስለዚህ ልመዝግብሽ እና ከዛ አዎ።
ስድ- ስትደውይ አዎ።
እዚሁ ላይ approve ትደረጊያለሽ።
እሺ እሺ ስምሽን ንገሪኝ።
ሳራ ሳራ አድማስ ሳ- እሺ ስልክ ቁጥርሽን ትነግሪኛለሽ?
ሰባ ስምንት እሺ
ሀምሳ አንድ ስልሳ ዘጠኝ ሀያ ሶስት እም?
ሰባ ስምንት ሀምሳ አንድ ስልሳ ዘጠኝ እም፣ ሀያ ሶስት አስራ ዘጠኝ
ስልሳ ዘጠኝ ሀያ ሶስት እሺ እሺ ስልሳ እሺ ዘጠኝ ሀያ ሶስት አዎ።
እሺ እ፣ በአካል መጥተሽ መማር ነው ያሰብሽው ወይስ online class?
እንትን ተመሳሳይ ነው ክፍያው ምናምን ክፍያው ተመሳሳይ ነው። በአካል ከሆነ እዛው መጥተሽ ነው የምትማሪው። online okay ከሆነ ግን የሚቀረጹት ቪዲዮዎች ነው የሚላኩልሽ ማታ ማታ ለሀያ አራት ሰዓት እጅሽ okay ላይ ይቆያል።
okay በኢሜልሽ ተልኮ ከዛ በኋላ ግን ይጠፋል። ቪዲዮን እናጠፋዋለን። ለሀያ አራት ሰዓት okay ነው አንቺ ጋር የሚሆነው።
አዎ፣ እኔ ከጀመርኩኝ in person ነው መማር የፈለኩት በ pers- በ physical መጣሽ አዎ ማለት ነው።
አዎ አዎ እሺ የት ነው ከየት አካባቢ ነሽ ሰፈርሽ?
እ፣ ወደ ካራ ላምበረት ምናምን ወደ
ካ- ተ- ወሰን ትክክለኛው ሰፈርሽ ወሰን